አብሮ ስጥልን።
ከችፕችፕ ነበር የምንደውልሎት።
እሺ complain አቅርቦ ነበረ።
አዎ
ምን ነበር? ይቅርታ።
እ፣ November ሀያ ስድስት ሐኪም አዝዤ ነበረ።
እሺ
still ግን አለ November ሀያ ስምንት ነበር deliver date።
Okay። የዛኔ ወጥቶ አልተደወለ- ነበር። Driver አልደወለሎትም ነበር።
አልደወለልኝም።
የት ነበር location ኑ?
ሰሚት ብሩክሶ ክሊኒክ።
ሳሚት።
አዎ ሰሚት ብሩክሶ ክሊኒክ።
እሺ ዛሬ ወጣላይም check እያረኩሎት ነበረ። እ፣ ዛሬ ባልወጣም ለነገ ላስተላልፍሎት። ይቅርታ በጣም እሺ ለነገ እልክሎታለን።
እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
መልካም